hello hello hello፣ ጤና ይስጥልህ።
አቤት ከወደ ቫይክ manufacturing ነበር የምደውልልክ።
ከየት ዳግም ነካ ዳግም አዎ ልክ ነው አዎ፣ በ junior accountant እ፣ ሳፊ ባጃጅ እ፣ ፈተና አለክ ነገ፣ የጽሁፍ ፈተና
okay
ለቡ መብራት ኃይል አርሴማ ፊት ለፊት
እሺ እሺ ትመጣለክ።
እ፣ እስኪ ላመቻች ለነ- ነገ ቀደም ብላችሁ ደውሉ አሪፍ ነበር
ያው ዛሬ ጠዋት ነገ ምክክ ወደ ነገ ነው።
እስቲ እሺ